hello ሰላም ጤና ይስጥልኝ ቺቺ
ሰላም ነው። እንዴት አደራችሁ?
እግዚአብሔር ይመስገን ሰላም አለን አለን። ቲማቲም እና ድንች ፈልጌ ነበር።
okay ገና ለማዘዝ ፈልገው ነው?
ቃ ለማዘዝ ነው።
አዎ በ application ነው የሚታዘዘው። ቺፕ ቺፕ የሚለው application ያወርዱና አ፣ በዛው create group ብለው ያው- ይ- ይዘዙ
እሺ፣ ወይም ቺፕ ምን ቺፑን አስይዘው ነው?
ያወርዱና ቺክ ቺክ ከዚ- ቺፕ ቺፕ የሚል አለ app ቺፕ ቺፕ።
አዎ እሱን ከ Play እሺ።
Store ያውርዱና ከዛ መልሰው ይደውሉልን ወይም እንዴት ማዘዝ እንደሚችሉ እንነግሮታለን።
እሺ እሺ እሺ መልካም ቀን፣ እናመሰግናለን።
እሺ ነው።